ስፖርት ነው በኮምፒውተር ነው።
ብር withdraw አድርጌ አልገባልኝም።
እሺ transaction history ው ላይ ይግቡና ያልገባሉ screenshot አድርገው ቴሌግራማችን ላይ ላኩልን።
ቴሌግራሙ በምን ቁጥር?
ዜሮ ዘጠኝ ሰባ ስምንት
እሺ አስራ ስድስት እሺ ሰላሳ
እሺ ዜሮ ስድስት መጨረሻው ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስምንት ዜሮ ስድስት መጨረሻው።
ዜሮ ስድስት okay አዎ እሺ እዛ ላይ ላኩት።
እሺ